hello ሰላም ጤና ይስጥልኝ። ቤት ቤት ሰላም ነው?
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
አንድ የትኬት ውጤት ንገሪኝ እስኪ።
እሺ ካቸኮር ንገረኝ።
አስራ ሁለት ሀያ ሶስት
እሺ
ዜሮ ሰባት ዜሮ አራት
ይቅርታ እንዴት አላስደግመ። እሺ አስራ ሁለት እሺ
ሀያ ሶስት አስራ ሁለት ሀያ ሶስት እሺ ዜሮ ሰባት ዜሮ አራት ዜሮ ሰባት ዜሮ አራት እሺ አንድ ብቻ አንድ ጨዋታ ብቻ ነው ወጪ የሆነበት እና እ እን ችግር የለውም
ቦነስ አለው ቦነስ የለውም። እ ይቅርታ እንትንም አለው አንድ የተላለፈ የተቋረጠ ጨዋታ አለው። ትላንትና የቦርንማውዝ ጨዋታ ማለት ነው።
department ያው የቦርንማውዝ ከሉተን ታውን ጋር የነበረው ጨዋታ እሱ ጨዋታ አሀ፣ ትናንት በርንማውዝ።
ተቋርጦ ነበረ።
የበርንማውዝ ነው።
በርንማውዝ አዎ okay እና
የቦርን- የበርንማውዝ ጨዋታ እሱ እ፣ ስለ- ትናንት ተቋርጦ ስለነበረ እ፣ እሱ postponed ነው የሚሆነው። እ፣ እሱን ጨዋታ update እንዲደረግልህ ከፈለግክ ሀያ አራት ሰዓት መጠበቅ አለብን። ትናንትና okay።
ሁለት ሰዓት ሊደብ- ሊደረግ የነበረ ጨዋታ ነው፣ ግን ምንም ቢሆን የሁሉ የ status ኡን የትኬቱን status አይቀይረውም። እሺ ምንም አይነት እንትን የለውም፣ bonus bonus የለውም የለውም። አዎ እሺ፣ ምክንያቱም እሺ።
ሀያ አንድ ነው odd ኡ ትንሽ ስለሆነ ማለት ነው።
okay እሺ፣ እሺ።
እሺ ስለደወልክ እናመሰግናለን። እሺ መልካም ውድድር እሺ፣ ለደንበኛችን።
አመሰግናለሁ።
እሺ